ሄሎ
ሄሎ።
አቤት ጤና ይስጥልኝ።
የቅድሙ የአሁኗ ልጅ ነች።
ምን አሉ?
አሁን ደውዬ ነበር። የአሁኗ ልጅ ነች።
ምን ነበረ?
እንትን ጠፍቶኝም አሁን
ምኑ ጠፋ?
እንትኑ ምን
እንትኑ የጌም ዋጫዎች ነው የጠፋብህ ወይስ ምንድን?
አዎ
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ መጀመሪያ። ከዛ ሰባት ቁጥር ተጭነህ አማርኛ አድርገው
እ ሶስት ቁጥር ላይ ለመጫወት የሚለውን ምረጥ።
እሺ እሺ
ይላል።
እ እሺ